I don't know. Hello? ሄሎ ወይ ሰላም ነው እግዚአብሔር ይመስገን።
አለን። ሁለና ሁለት ተቃራኒ እየነበረና አንድ ወደ ታች ውጭልኝ ነበረ።
እሺ ወርድ ነበሮቹ ንገረኝ።
እሺ የሁለቱም ልንገርሽ?
አዎ ንገረኝ፣ ሁለቱንም የምትነግረኝ።
እሺ ሰላሳ አምስት ሰላሳ እና
እሺ ሰላሳ አምስት ሰላሳ ዘጠኝ
ሰላሳ አምስት ሰላሳ ዘጠኝ አዎ የትኛው ነው የሚወጣልክ?
እ የአእምሮኝ ይውጣልኝ።
እሺ አንዴ ክፈትልኝ። እሺ
እሺ
ሰባት እና አስራ ስድስት ነው የነበሩት።
እ
ጸደቀ፣ ቆይ አንዴ ጠብቀኝ። እሺ እሺ
ከአእምሮ ከቶፊ ያለውን ትሰራዋለህ።
እ ጸደቀ ጸደቀን ማን ነህ አንተ? ስምህን ንገረኝ።
ሙባረክ ሙባረክ እኮ ይኸውልህ፣ አንተ አንዱ የበርገር ቤቱን ይዘሃል።
አዎ።
ሰላሳ አምስት ሰላሳ ሶስት ያልከኝ ደግሞ የሌላ ሰው ነው ያንተ አይደለም እኮ።
አይ የኔ ነው እኔ ይዤዋለሁ።
ሰባ አምስት ሰላሳ አምስት ሰላሳ ሶስት እርግጠኛ ነህ?
አዎ እኔ ጋር ነው ያለው።
ሰባ አምስት ሰላሳ አምስት ሰላሳ ሶስት check አድርግ order ነበርን ወይ?
ሰ- ሰላሳ አምስት ሰላሳ ሰባት
እንደዛ አትለኝም እንዴ? በእናትህ አንዴ ጠብቀኝ እሺ።
እ
ካምሮኝ ከሴሚስ አያት ያለው ነው መባርክ አዎ እና ያኛ ደግሞ አሲ ኤምሲ ሜዲካም ሴንቸሪ የሚለው ነው ከበርገር ቤት።
እሱን እየሰራው ነው የበርገር ቤቱን
አይ አእምሮኝ እኔ እሱ ስራዋለሁ የበርገር ቤት።
እኮ ሙባርክ የትኛው ይወጣል? ቅድም ያምሮኝ ይወጣል ከኛ አሁን ይሄኛ ያልከኝ ነው የአእምሮኝ ቃል ያምሮኝ ነው እንዲወጣልህ ፈለግከው?
አ አ እሺ እሺ ሙባርክ ወይ ወ- የአእምሮኝን አስወጥቼዋለሁ።
የአእምሮኝ ወጣ የበርገር ቤት ነው የምሰራው።
እንዴ ያው የአእምሮኝን አስወጭልኝ አላልክም? እንዲ አሁን አዎ እኮ ቤት አለ የበርገር ቤት ነው ማለት ነው የምሰራው በታች እኮ አስወጥቼዋለሁ።